Hello ጤና ይስጥልኝ እንትን medical ነበረን የተወሰኑት ተልከው መኖር የሚል እ አንድ የሚቀረን የደም ናሙና ነበር። Hello ፈልጋችሁ ነው?
አ
Okay፣ ምን አይነት medical
አ የደም ናሙና ነበር አ የተላኩትን ላክልሽ እንትኑን እ
ስልክ ልስጣችሁ? እነሱ ቼክ ያደርጉታል።
ስልክሽ እሺ
Hello፣ Hello እሺ ልንገራችሁ።
ወይ ይሰማል እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስድስት አልሽኝ
ሰማንያ ስድስት ሳይሆን ሰማንያ ስምንት ነው።
እ እ እ እ ሰማንያ ስምንት ሰማንያ ስምንት እሺ አዎ፣ ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማ- ሰማንያ ዘጠኝ ሰማንያ ዘጠኝ አዎ።
እሺ